Hello Hello ጤና ይስጥልኝ።
ጤና ይስጥልኝ።
አፍቶም መልሼ ደወልኩሎት ከችፕችፕ ነው።
ኧረ በስመ አብ! ኧረ ስንት የደወልናችሁ ስልክ አታነሱም ወይ ደግሞ ያላችሁበት ቦታ ንጽር እንትን አትነግሩንም?
driver ኡ ስላላነስ ሄዶ አሁን ተመልሶ እርሱ አካባቢ ነው ያለውና ስልኩ ልስጦት።
እሺ በቃ እስኪ እኔም እዛ አካባቢ ስላለው ወደ ቤት እየተመለስኩ ስለሆነ
driver ኡን ያወሩታል አንዴ የቱ ጋር እንዳለ ስልኩ ልስጦትና እሺ እሺ። ወይ አድራሻችሁ አለ ንጽር እንትን መጥቼ ልውሰደው?
እንደዛ እንኳን አይቻልም። በመኪና ስለሆነ እቃው ያለው አዎ driver ኡ ነው የሚያቀብሉት።
አላስ በቃ እሺ። እስኪ ደውልልኝና ከመጣሁ እኔ እሺ፣ ቆንጆ ካልሆነም ቦታ እንትን ልንገሩና ያድርስልኝ።
አ፣ ስልኩን ልስጦት እሺ፣ የ driver ኡን ይደውልልኝ ስላለ customer ኡ እሺ ያሉበትን ቦታ ይንገሩትና ያስረክቦታል። ዜሮ ዘጠኝ ዘጠኝ ሰላሳ ዘጠኝ ሰላሳ ዘጠኝ ሀምሳ ስምንት ሀያ አራት ዘጠና አንድ አራት ሀያ አራት ዘጠና አንድ ሀያ አራት እሺ በቃ እሺ፣ መልካም ቀን።